ሰላም ጤና ይስጥልኝ ቤት ቤት
ቴሌግራም ላይ ልክ እንትን ላይ ልክ ያለው ግን አልመለሱልኝም ነው።
ስምህን ንገረኝ። ማይ ቴሌግራም
ዚያድ
የቴሌግራም ስምህን
ዚያድ ዚያድ ማ
ዚያድ ዚያድ እብዱ ዚያድ አብዱ
እሺ
አዩ እሺ ምን ነበር ጥያቄ?
በፎቶም ልክ ያለው screenshot አድርገን እንላክላችሁ። screenshot አድርጌ ልክ ይላል።
እኮ ምንድን ነበር ይቅርታ፣ ብዙ ስለሆንን አል እንትን አላልኩም።
ችግር የለውም። አይ ከ CB wallet ላይ ገንዘብ እዛ ላይ መላክ ፈልግ እንዳለኝ okay እሺ
አየ እሺ